ነዬ ሰላም ነው?
እ አማን ነው።
አለን አለን።
ትናንት ማታ ወደ አምስት ሰዓት አካባቢ ስምንት መቶ ብር ወደ ትራ- ቴሌ transfer አድርጌ እሺ ወደ ቴ- ወደ እኔ ገባው።
ይሄ ነው ቤስት ቤት ስልክ?
ያው በዚህ ስልክ ነው።
እሺ አሁን approve አድርጌልሃለሁ። አሁን ይገባል። እሺ እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።